hello
እንዴት?
ሰላም ጤና ይስጥልኝ። ጌስት ቤት
ስጥልን ከሀዋሳ ሰርክል ነበር።
እሺ እንትን cashier six lock አድርጎብን እ cashier six lock አድርጎብን password አዎ፣ lock lock።
አድርጎብን እሺ አዎ።
የት shop ነው?
cashier six ነው አዎ፣ ሰርክል ሰርክል አዎ፣ አዋሳ ሰርክል
ጃር ላይ ነው።
እ ጃር ነው ቤት ማን ነው?
ኧረ ቤት ነው shop ኡ ስሙ ሰርክል ሰፈር ነው።
አዎ፣ አዋሳ ሰርክል
እሺ cashier ስንት ነው?
ስድስት
እሺ እንቀጥልሻለን።